ሄሎ
ሄሎ ሄሎ፣ ጤና ይስጥልን። ዶንኪ ቲዩብ ነው የምንነጥቆት።
እንትን ምዝገባ ለመጠየቅ ነበረ።
Okay፣ እሺ፣ ይችላሉ። ስሞትን ማን ልበል?
ምህረት ይባላል።
ምህረት አዎ
ምህረት ማን?
ታመነ።
ታመነ።
አዎ
እሺ፣ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ ሀያ አንድ ዜሮ ዘጠኝ ሀያ አንድ አርባ አንድ እሺ፣ አስራ ሰባት አርባ ሁለት አስራ ሰባት አርባ ሁለት አዎ እሺ፣ ማስታወቂያውን በምንድን ነበር ያዩት?
ዩቲዩብ ላይ እና ሰዎች እሺ፣
ጓደኞቼ
አድራሻው የት አካባቢ ነው?
መገናኛ
እ የ vocal ነው እ ማወቅ የፈለጉት?
እ እንዴት እንዴት ነው ያለው ትነግሪኛለሽ? ያለውን information
እሺ፣ የ vocal class መጋቢት ሁለት የፊታችን ሰኞ ይጀምራል።
እሺ። መጋቢት ሁለት
አዎ ሰኞ ይጀምራል። የምንሰጠው አገልግሎት እ አድራሻችን ሀያት
እሺ ሀያት ሳይሆን ሲኤምሲ ሚካኤል Economic እሺ።
Association ህንፃ ላይ ነው። እ ክፍያ በተመለከተ የሶስት ወር ሙሉ ክፍያ አስራ አምስት ሺህ ብር ነው።
Okay። ሶስት ወር አንድ አንድ ወር አለ ስንት ወር አይ አለ?
አንድ ወር አይደለም የሶስት ወር ነው።
ሶስት ወር Okay። እሺ
እሺ
እንትን አስር ሺህ አልነበር በአንድ ጊዜ ጠይቄ እንትን አል- አልፎኝ ነው። ኦንላይን ነበረ ያን የፈለግኩት እና ኦንላይን አስር ሺህ ነው ነው አስር ሺህ ኦንላይን አዎ፣ ይሄኛው ነው አስራ አምስት ሺህ ይሄ በአካል አስራ አምስት ሺህ ነው።
Okay። እሺ ምን ምን ቀን ነው እ፣ የምንማረው በአካል ሲሆን?
እ ሰኞና ሮብ
ሰኞና ሮብ ሰዓት ነው።
አስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል
እሺ ያኛው ኦንላይን ሲሆን ኦንላይኑም እንደዛው ነው የሚሆነው። በኢሜይል ነው የሚማሩት። ያው
ኢሜል ላይ አዎ።
ጥያቄዎች አሉ እን- መጠየቅ ምናምን ትችያለሽ። ኦንላይን ሲኖር ወይስ ቪዲዮ ብቻ ነው የሚለቀቅልኝ?
አዎ Zoom meeting ይኖራቸዋል ከኮድ ሚዲያ አንሸጋ
Okay እሺ። ስለዚህ ሁለቱም መሸ የሚጀመር ይሄኛው
መጋቢት አስራ ስድስት ነው ኦንላይን የሚጀመረው።
ኦንላይን ነው። ኦኬ በቃ እሺ። ይሄኛውን በአካል ይሻላል መሰለኝ። እሺ ደውል እደውላለሁ። እሺ